ሌላ ሰላም ጤና ይስጥልን ቤተሰቤ ሰላም ጤና ይስጥልን።
ሰላም ነው።
ደህና ነን። ቤት ቤት ለምን መጣ?
password ጠፋው።
እ
forget password
password ኡ ጠፍቶብህ forget ብለኸዋል? እሺ forget ብለኸው አደጋግሞሽ SMS ይገባልሃል።
አይገባም። እስካሁን እ?
አንድ ሰዓት ስቶ ነው እኮ አደጋግሞ እየደጋገምከው ስለሆነ ነው።
እ?
እየደጋገምከው ስለሆነ ነው። አደጋግሞ አንዴ ብቻ forget በለው።
forget እምቢ አለው።
አንዴ ብቻ በለው። አትደጋግሞ።
አንድ ብቻ
አዎ አንዴ ብቻ አትደጋግሞ። እሺ
ይደጋግማል።
ሳትደጋግመው አንዴ ብቻ forget በለውና አዎ።
SMS ኡ ይገባልሃል።
እስካሁን SMS አይገባም።
እ
እስካሁን SMS አይገባም። ሁለት ቀን የጠበቁ ነው።
እኮ እንትን አ- ደጋግመህ forget አትበላው።
እሺ
አንዴ ብቻ forget በለውና SMS ኡ እስኪገባ ድረስ ጠብቅ። እሺ
በጀ ይገባል። ሁለት ቀን የጠበቁ ነው።
አዎ፣ አሁን ይገባል። እ፣ እንትን በለና
እምቢ አለው። አሁን SMS
እ
SMS አሁን እምቢ አለው።
አሁን አንዴ ብቻ forget በለውና ይላክልሃል። ጠብቀው።
እሺ አሁን አዎ
እሺ
እሺ፣ መልካም ምሽት።
ይሄ ስልክ አይደለም።
እኮ በራስ ስልክ በለውና ወደዛ ወዳልክበት ነው የሚገባው። እሺ
እሺ እሺ